ከእሷ ጋር አይ ማሂ ጋር ነው የሄደው ከእሷ ጋር
ሄሎ
ብሎ ጤና ይስጥልኝ አብሮ ይስጥልኝ።
አሁን አሁን ደውዬልሽ ነበረ እሺ፣ አዎ ተቋረጠ። ምን አልከኝ?
አዲስ አበባ ፌዴራል ፖሊስ ነበረ ደውዬ ልብስ አዘሽ አዘው ነበረ ብዙ customer ኦች ስምንት ሰዎች በአንቺ ስልክ ተከፍሎ እቃው ግን እስካሁን አልደረሰንም የሚል complain አቅርበው ነበር
የት አካባቢ ነው እቀ- እንትን ያላቸው order ያደረጉት? ከየት አካባቢ ነው? hello ሄሎ ሄሎ ሄሎ